ቢሰበርም አጥንተ ቢሰበር ደመ ቢሆን ባህር ለስጋዬ ብዬ እናልሰጥም አገር አብርሬ ሰዋለሁ ከጋፋቱ መንደር አብርሬ ሰዋለሁ ከጋፋቱ መንደር ወንጌልን ሽፋን ሆኖ ወንጌል ሽፋን ሆኖ አገር ለማስገበር አ መስፍን ሽማምንቱ ሲለወጥ ገጠር ጀግና የት ይገኛል እንደዚህ ለአገር አፈር አስቀልቶ ከተፈር የሚያፉን ሰማይ አፍርሼም ቢጥልምም አፍርሼ ቢጥልም የዘር ሐረግ እንደም መጨመጥ በእልፈኝ ከእሾክ ላይ አደን አገር ተዳከመ በስንፍና ብጥር አረጋት አገረን የወርደት መደብር ማግኘትም እና ማጣትም ማግኘትና ማጣት ሲፈራረቁበት አ ከወገቡ ጎንበስ ከአንገቱ ከላስ ማለት ሲኖርበት ማለት ሲኖርበት ያን ነው የሰው ልጅ ቀን የጨለመ